ሳልኖርም ልበላ ሳልኖርም ብትጠሉም ጥሎኝ ቃሌ አይቀየርም ቃሌ አይቀየርም የሆዴን ነገር ብረሳ ለህሊናዬ ብገዛ የዋህነቴን ባበዛ ሞኝነ ሃሉኝ ፈዛዛ እምነቱን ብሎ የኖረ ፍቅርን ይዞ ያደረ ልቡን ለእውነት የሰዋ ሞኝ ይባላል ሆይ ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ አቤት አቤት አቤት አቤት ምነው ሸዋ ፍቅር ከውስጥ እንጂ ከነፍሴ መች ተገኝቶ ያውቃል ውጭው ብታሰስ ልብ ይቀርብ የለም ወይ ከሰው ሰራሽ ኪስ ምነው ሸዋ ፍቅር ከውስጥ እንጂ ከነፍሴ መች ተገኝቶ ያውቃል ውጭው ብታሰስ ልብ ይቀርብ የለም ወይ ከሰው ሰራሽ ኪስ ማለፍ እንኳን ቢቻል እውነትን ረጋግጦ እውነትን ረጋግጦ እንዴት ነው የሚኖረው ከጸጸት ታመልጦ ከጸጸት ታመልጦ የዛሬን ለመኖር ማስመሰል አልችልም ተውኝን አልችልም ለማይረባ ጸሎት እኔ አሜን አልልም እኔ አሜን አልልም የሆዴን ነገር ብረሳ ለህሊናዬ ብገዛ የዋህነቴን ባበዛ ሞኝነ ሃሉኝ ፈዛዛ እምነቱን ብሎ የኖረ ፍቅርን ይዞ ያደረ ልቡን ለእውነት የሰዋ ሞኝ ይባላል ሆይ ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው